ሄሎ
ሄሎ
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
አለን ምን ልርዳዎት?
አ፣ በዚህ እንትን ካርድ የነበረና እም፣
ሁለት ትኬቶች ቴሌ ትኬት አገኙ?
አዎ ባገኙት ትኬት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። ባሉት ትኬት እድሎችን ሲሞክሩ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ።
እ፣ ምን ስንት ላይ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ ያለሉት መጫወት ይችላሉ። ሰባት ቁጥር ላይ ግልጽ እንዲሆንሎት ቋንቋ ይምረጡ።
ኮከብ ዘጠኝ ሰማንያ አምስት ዘጠኝ ሰማንያ አምስት አንድ መጨረሻ ላይ እሱ ስንት ኮከብ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሙሉ መረጃ አለሎት። ሶስት ቁጥርን ሰጭ ነው። ጥያቄና መልስ የእድል ጨዋታ አለ። መርጦ መጫወት ይችላሉ ባሉት ትኬቶች።
እሺ እሺ እሺ መልካም እድል።
እሺ ላ- አይ